ሄሎ አብሮ ይስጥልሽ።
ከመቶ ሰከንድ ነበር የምደውልለት እ ከመቶ ሰከንድ ነበር የደ- የምደውልለት ከየት?
ከቴሌ መቶ ሰከንድ
እሺ እሺ።
ቀጥታ ስሙትን ዝም አልበል።
አደም ጀንበሩ ሙሄ
አደም ጀንበሩ ሙሄ።
ሙሴ አዎ ሙሴ የት አካባቢ ነው? እስኪ ይቅርታ ባህር ዳር እ? እ?
ባህር ዳር።
ባህር ዳር ናት። መቶ ሰከንድ አዎ።
ይጫወታል አይደለ?
አዎ
እሺ አሁን በምነግሮት ቁጥር ፎቶቱንና መታወቂያውን እንዲልኩልኝ ነበር በቴሌግራም።
እ፣ በዚህ ቁጥር ነው።
አይ ል- መያዝ ከቻሉ ልንገሩ እ፣ okay። በምንድን ነው የምልከው?
የቴሌግራም
እሺ ዜሮ ዘጠኝ ሰባ አምስት
እ፣ ዘጠኝ ዜሮ ዘጠኝ ሰባ አምስት
እሺ ዜሮ አንድ
እሺ ሀምሳ አንድ ሰላሳ አንድ እ ሀምሳ አንድ ሰላሳ አንድ ዜሮ ዘጠኝ ሰባ አምስት ዜሮ አንድ ሀምሳ አንድ ሰላሳ አንድ እሺ እና መታወቂያ እና ፎቶ ይልኩልኝ
ለምንድን ነው መታወቂያው?
ሪፖርት ነበር ሳምንት ላይ የምትሰጥ አዎ እና አልነገርሽኝማ ታዲያ።
አዎ፣ አይ ሲስተም ላይ አሁንማ ውጤቱን ከምነግረው ሲስተም ላይ ያለው ነገር ተጣርቶ እ፣ ከዚህ በፊት ሳምንታዊ አሸንፈ አቁም አይደለም አዎ ሲስተም ላይ የሚጣሩ ነገር ከሌለ ምንም ችግር ከሌለበት ምናምን እሺ።
እያለ ያው ሽልማቱንም ፕሮግራም ሂደቱን እንዳታስበት ብዬ ነው።
ኦኬ በዚህ ቁጥር ነው የምልከው መታወቂያው።
አዎ።
እሺ
እና ሁሌ ካሉት ያው ጥሩ ውጤት አለ ተብሎ የተመረጠ ግለሰብ ስለሆኑ
እሺ እሱ ላክ ብሎ ማለት ነው።